ጤና ይስጥልኝ ፖሊስ ልርዳዎት?
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ ምን ልርዳዎት?
እንትን ሁሉ ስፖርት አካውንቴ እንትን አለኝ ልቆርጥ ስፈልግ እምቢ አለኝ።
ምንድን ነው የሚሉት?
እኔ contact አድርጋቸው ምናምን የሚል
እስቲ screenshot አድርገው ቴሌግራም ላይ ላኩልን።
የቴሌግራም ቁጥር ላኪ ትደግ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት ሰላሳ ሲ ድገሚዋለኝ ሰባ ስምንት ሰባ ስምንት አስራ ስድስት እሺ ሰላሳ
ሰላሳ ዜሮ ስድስት
ዜሮ
ስድስት ኦኬ እሺ እሺ
ዜሮ